Voice of America.
በደቡብ ክልል በኮንሶ የሰብአዊ መብት ጥሰት ተባብሷል ሲሉ ቁጥራቸው የበዛ ሰዎች ወደ ዝግጅት ክፍላችን መደወላቸውን ጠቅሳ ጽዮን ግርማ የኮንሶ ሕዝብ እንደወከላቸው ከሚናገሩ አባላት መካከል አንዱን ከነዋሪዎቹም አንድ ሌላ ጨምራ አነጋግራለች። አርብ ዕለት የሰው ሕይወት ጠፍቷል፣ ሰዎች ቆስለዋል፣ በርካታ ሰዎችም ታስረዋል፣ ነዋሪዎችም ተሰደው ጫካ ገብተዋል ይላሉ።
በጣም አመሰግናለሁ። መስመር ላይ ሁለት ሰዎች አሉ። አንደኛው አቶ ገመቹ ገንፌ ይባላሉ። በኮንሶ ከወረዳ ወደ ዞን የመተዳደር ጥያቄን ለማስፈጸም የተቋቋምን በህዝብ የተመረጥን ኮሚቴ አባል ነኝ ብለዋል። በተደጋጋሚ በአሜሪካ ድምጽ ስናነጋግራቸው ነበር። ሌላ ሰው ደግሞ እንደዚሁ የኮንሶ ከተማ ነዋሪ ነኝ ያሉ መስመር ላይ አሉ። ሁለታችሁንም እንግዲህ ከአቶ ገመቹ ልጀምርና አቶ ገመቹ የት ሆነው ነው አሁን የሚያነጋግሩን? የት ነው ያሉት?
እኔ ጫካ ውስጥ ሆኜ ነው እንዳነጋገርኩሽ ያለሁት።
እሺ፣ በጣም አመሰግናለሁ። ሌላኛው ሰው ራስዎትን ያስተዋውቁኝ እና እርስዎስ የት ነው አሁን ያሉት?
እኔ አሁን ያለሁት ያው ሰው ሁሉ እየተባረረ እየተፈለገ ስለሆነ ጫካ ውስጥ ነው ያለሁት።
ስምዎትን ሊነግሩን ይችላሉ?
ሳምበቶ ወለታ ይባላለሁ።
የኮንሶ ከተማ ነዋሪ ኖት ወይስ የኮሚቴው አባል ኖት?
ነዋሪ ነኝ።
እንግዲህ በተደጋጋሚ ቅሬታችሁን ስናሰማ ነበር ለአድማጮች። በርካታ ሰዎች ሞተዋል፣ ተሰደዋል። አገሪቱ ላይ ኮንሶ ከተማ ላይ የመንግስት መስሪያ ቤቶች ተዘግተዋል፣ ውሃ አገልግሎት የለም፣ ወፍጮ ቤት ተቋርጧል። በርካታ ቅሬታዎችን ስታቀርቡ ነበር። አሁንም ጫካ ውስጥ ነው የምንገኘው ብላችኋል። አሁን ምንድን ነው በዚህ በሶስትና በአራት ቀን ተፈጠረ ያላችሁት?
የክልሉ መንግስትና የዞን መንግስት ጸጥታ ኃይሎች ወይም የልዩ ኃይሎች እና ፌዴራል ፖሊስ ከዞኑ ፖሊስ ጋር በመቀናጀት እንግዲህ ሌሊት ቀን ሰው እየተሰደደ ያለው ከህፃን እስከ ሽማግሌ ድረስ እንግዲህ በሰፈሩ ምንም ሰው የሚባል አይገኝም። ሰው በጣም ነው ራሱን ለማዳት እንግዲህ ጫካ ውስጥ ነው ሰው ሁሉ የሚኖረው። ውሃ የለ፣ ውሃ ተዘግቷል።
አቶ ገመቹ እሺ፣ አቶ ገመቹ ወደ አቶ ገመቹ ይቀጥሉ። አሁን አርብ እና በዚህ ሶስት ሁለት ቀናት ውስጥ ተፈጥሯል ያላችሁት ጉዳይ ምንድን ነው?
ከሁሉም ደግሞ የሚያሳዝነው የነፍስ ግድያውና የሰዎችን የማቁሰል ጉዳይ ነው። ሮብለት መጨለው በሚባል ቦታ ላይ አንድ ሌሊት እኩለ ሌሊት ላይ አንድ አያኖ ቀጠያ ዳዋተ የሚባል የስልሳ አመት አዛውንት በገዛ ቤቱ በጢት ተደብድቦ ሞቷል። ከዛ ከዛው ጋር ተያይዞ ከአርባ ጥይት በላይ ነው በዛ ስፍራ ላይ የተተኮሰ ወደ አምስት ሰዎች በጥይት ክፉኛ ቆስለዋል። አርብ ምሽትም እንደዚሁ ደራ በሚባል አርከራ ደራ በሚባል ቦታ ላይ አንድ ልጅ የአስረኛ ክፍል ተማሪ በመዓት ጥይት ውሩምታ ቆስሎ ነው ያለው።
አቶ ገመቹ የሞቱትን ሰዎች ጠቅሰዋል። እነዚህ የሞቱት ሰዎች ህይወታቸው አልፈዋል ያሉት ሰዎች በምን ምክንያት ነው ይሄ ነገር ሊፈጠር የቻለው?
እንግዲህ ሰዎች በሙሉ ሸሽቶ ጫካ ነው ያሉት። ስለዚህ ሌሊት እኩለ ሌሊት ላይም ጫካ ለጫካ እየዞሩ እየዞሩ ሰዎችን የማሳደድ ስራ እየተሰራ ነው ያለው እና የምንቀር ስራ ነው እያሰራ ያለው እኚህ ሰው በቤታችን ውስጥ ከብት የሚጠበቅበትና ከሰፈራቸው ወጣ ብሎ ፎራ የሚባል አለ። በኮንሶ ቋንቋ ፎራ ነው የሚባለውና እዛ ውስጥ ከብቶቻቸው ጋር ባደሩበት ነው ሄዶ አስደንግጦ ሲተኮስ ሽማግሌው ምን ተፈጠረ ብሎ ዘሎ ሲወጣ በጥይት እየገደሉት በዛው በዛው ምሽት ነው። እነዚህ መጨሎ ውስጥ ብቻ ናቸው እነዚህ አምስት ሰዎች የቆሰሉት። ሌላው ፎራ ውስጥ ነው ሌሊት አስሳ በጥቆማ ይሁን በምን ይሁን አስሳ ሲያደርጉ የአስረኛ ክፍል ተማሪን እነዚህ በጤት ያቆሰሉት ደራ በሚባል ቀበሌ አርከና ደም ደራ በሚባል ስፍራ ላይ።
እሺ ወደ አቶ ሰንበቶ ልሂድና፣ አቶ ሰንበቶ እነዚህን መረጃዎች እናንተ ጫካ ውስጥ ነን ካላችሁ እነዚህ መረጃዎች ከየት ነው የምታገኟቸው? ምን ያህል የተረጋገጡ መረጃዎች ናቸው?
መረጃዎቹ የሚገኘው ያው ስልክ አለ። እንደገና ደግሞ በአካባቢው ቅርበት ላይ ስላለን ጫካ ውስጥ ስላለን ለዛ ነው እንትን የምንለው። እንግዲህ የመከላከያ ሰራዊት፣ ፌዴራል ፖሊስ፣ የክልሉ ልዩ ኃይል፣ የዞኑ ፖሊስ ከክልሉ አመራርና ከዞኑ አመራር የወረዳው አመራር በጋራ ተቀናጅቶ ነው እንግዲህ እነዚህም ስራዎች እያንዳንዱ ቀበሌ ሌሊት ሌሊት በተለይ አሁን አሁን አሁን በእኛ አካባቢ ጨረቃ ነው ሌሊቱ በሙሉ። ስለዚህ ቀንም ሌሊትም ሰው እየተሰደደ የተገኙ እያባረሩ በቂት እያሰቃዩ ነው ያሉትና እነዚህ የቆሰሉና ሞት የተባሉ ሰዎች እናንተ ጫካ ውስጥ ናችሁና እንዴት መረጃ አገኛችሁ? ለተባለው በስልክ መልዕክት የመለዋወጥ ሁኔታ እንዳለ ሆኖ እነዚህ የሞተው ሰውዬ ህዝቡ እንደምንም አድርጎ ሆስፒታል ወስዶ እንዲመረመር አድርጓል። በሰራዊት መንገዶች እንኳን ቢዘጉም እንደ እንደውም በግድም በሆነ አስመርምሮ ሲመለሱ መንገድ በከተማ መሀል እንዳልፉ ስለተከለከለ በጫካ አድርጎ ነው አስከሬኑ የሸኙት። ከዛ ውጭ ሌሎቹ እዚህ ከረት ሆስፒታልም ቆስሎ ያሉ አሉ። አርባ ምንጭ ሆስፒታልም አሉ። ክርስቲያን ሆስፒታልም ወላይታ ድረስ አጥንቶቻቸው የተሰባበረባቸው ሰዎች የሄዱ አሉና በእንደዚህ አይነት ሁኔታ ሆስፒታል ነው የሚገኙ ሰዎቹ መረጃ ማግኘት በጣም ከባድ ስላይደለ ማለት ነው።
ሁለታችሁንም በጣም አመሰግናለሁ። አቶ ገመቹንም አቶ ሰንበቶንም ለሰጣችሁን መረጃ በጣም እናመሰግናለን። እግዜር ይስጥልን።
እሺ፣ እኔም በጣም አመሰግናለሁ።
በዚህ ጉዳይ ላይ የደቡብ ክልል የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ወይዘሮ ሂክማ ሄረዲንን ምላሽ እንዲሰጡን ስልክ ብንደውልም ስልካቸው ስለማይነሳ ልናገኛቸው አልቻልንም። ነገር ግን ትዝታ በላቸው በጥያቄው መልስ ዝግጅት ላይ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮን ባቀረበቻቸው ወቅት ኮንሶን በተመለከተ ከአድማጭ ተጠይቀው ተከታዩን ምላሽ ሰጥተዋል።
ምናልባት እንግዲህ ይሄንን በሰፊው ለማብራራት እየተደረጉ ያሉ ማጣራት ካለቀ በኋላ ለዚህ ተጠያቂ መሆን ያለባቸውም አሁንም ሕግ የሚያዳላበት ምክንያት እንደሌለ ነው ማምነው። ተጠያቂ የሚሆኑበት ሁኔታ ይኖራል። አሁን ባለኝ መረጃ ግን የክልሉ መንግስት አስፈላጊውን እርምጃ እየወሰደ እንዳለና ጉዳት ለደረሰባቸውም ጥንቃቄ ያው አስፈላጊው ጥበቃ እንዲደረግላቸውና እንዲረጋጉ እያደረገ እንደሆነ ነው ማለት ነው።
በቀጣይ ከተጠቀሱት ሆስፒታሎችና በሀገር ውስጥ ከሚገኙ የሰብአዊ መብት ድርጅቶች ጉዳዩን አጣርተን ተጨማሪ ዘገባ ለማቅረብ ጥረት እናደርጋለን።